አቤት ጤና ይስጥልን።
ጤና ይስጥልን ቤት ቤት
አዎ፣ ትናንትና ከቴሌ ብር ወደ ኤሌክትሪክ ብር ሞልተን ነበር።
ምን አልከኝ?
በ- ከቴሌ ብር ወደ ቤት ቤት ሞልቼ ነበር ማለት ነው።
እሺ
ብር ብር- ብሩ አልገባም እስካሁን ብሩ ሁለት መቶ ብር ቆረጠብኝ ትናንት ነበር ያረካው?
እና ትናንት ነበር ያረካው?
አዎ፣ ትናንትና ማታ
እ አዎ፣
እሺ ቤት ቤት ቁጥር ከይ ነው check ላድርግልክ።
እስኪ ያው የ- በዚህኛው ስልክ ሳይሆን እ ዜሮ ዘጠኝ አስራ ሰባት እ
ዜሮ ዘጠኝ አስራ ሰባት እሺ 09 17 አስራ ሶስት አስራ ሶስት ሰማንያ
13 13 80 እሺ አዎ፣ መቶ መቶ ሁለት ጊዜ ነው የሞላሁት።
እሺ ሁለት ሁለት ሁለቱም አልገባም።
እሺ
ልጠብቅሽ?
እ ቆይ process ላይ ነው የሚለው። በቃ text ላይ ልካልህ ነበር ቴሌግራም ላይ text ኡን
እ እ ቴሌግራም ላይ text ኡን ልካልህ ነበር።
አዎ፣
እሺ በቃ አሳውቅልሃለሁ። እሺ እሺ እሺ